hello ጤና hello ቤት hello hello ጤና ይስጥልኝ።
ቤስቱ ቤት ሰላም ነው?
ሰላም ነው አለን ነበረ ምን?
ትኬት ቆርጬ እስካሁን አልገባልኝም። የሆነ live ላይ ቆርጬ በልቼ እስካሁን ምንም አልገባም። ቀን okay ብሩ አልገባልህም ነው?
አዎ እሺ ጨዋታው አልቋል። ሁሉም cashier code ኡ ንገረኝ። የትኬቱ
ምን ምን የትኬቱን cashier code ወይም ደግሞ ትኬት ID ውን ንገረኝ።
እሺ ቆይ አታስተዋል እሺ
እንትን የሚለው live ላይ ነው የቆረኩት። multiple ምናምን የሚለው ቁጥር ነው።
አዎ ትኬት ID ውን ንገረኝ። እሺ ከላይ ያለው ወይ ደግሞ ከታች ያለው ID አለ አይደለ?
አስር አስር
ከላይ ያለውን ነው የምትነግረኝ? ሀያ digit
እ- እ- አ- ከ- ከላይ ያለው ከቀን አጠገብ ያለው ወይስ ከታች ያለውን ነው የምትነግረኝ?
ከላይ ያለው ከላይ ያለውን ነው እሺ ንገረኝ። እሺ ግን- እሺ። አስር አስር አስር አስር
እ፣ ሰላሳ ሶስት አስራ ሶስት አስራ ሶስት አስራ ሶስት ለምን ሰላሳ ሶስት አስራ ሶስት
እሺ
በቃ እ- ይሄን ያልነው ስምንት digit ነው መሰለኝ ቁጥር ከታች ያለው ነው እንዴ cashier code የሚለውን ነው የነገርከኝ?
አይደለም multiple ምናምን የሚል አለ ከላይ እና ቀን አለው። ሌላ ምንም የለውም ትኬቱ ላይ። እስቲ ቆይ ደግሜ ሊሆን ደግሜ ሊሆን ቆይ እሺ
እ- ሄሎ
ቆይ በቃ hello?
መጥቶልኛል። እሺ ሺ መጣልህ?
ስድስት ምናምን የሚለው ነው አይደለ?
ምን አልከኝ?
ባንግላዴሽ ምናምን ያለበት እ, ትኬት ነው።
አዎ አዎ አዎ
ከአንድ ጨዋታ እኮ የሚቀር አለ እኮ ያልታረመ አይደለ?
አልቋል እኮ እሱ።
እሺ check ላድርገው አንዴ። ቆይ።
እሺ።
ወይ የዛሬ ሀምሳ ሀምሳ ብር አ ገብቶኛል። ሄሎ አቤት
እሺ እንትን under twenty one ነው አይደለ game ኡ የነበረው ተላልፎ አዎ አን- አን- under ነበር አላልኩም ላይቭ ላይ ነው የቆረኩት።
ገባኝ ጨዋታውን ተላልፏል ነው የሚለው እዚህ ጋር postponed ነው የሚለው ጨዋታው እኮ አ postponed ሆኗል check አድርገው በደንብ እሺ
እሺ አይ ላይቭ ላይ ነው ምናምን ሲለኝ እንኳ አሁን ምንም ውጤት አላሳይ አይ፣ ሲለኝ ነው እኮ አ፣ እንትን ቴሌግራም ከተጠቀምክ እልክልሃለሁ ጨዋታውን postponed ነው ተላልፏል እና ሀያ አራት ሰዓት መጠበቅ ይኖርብሃል እሺ እ፣ ትኬቱን እንትን እንዲል ለማድረግ ነው። እሺ እሺ አይ እሺ